Hello ጤና ይስጥልኝ።
ጤና ይስጥልኝ።
ከ ChipChip ነበር የምደውልልዎት።
እሺ።
garlic order አድርገውን ነበር ለዛሬ የሚመጣ።
አዎ አዎ።
ይቅርታ በጣም የራሱ እጥረት ስላጋጠመን ለነገ እንልክልዎት ነበረ እና ላሳውቆት ብለን ነው።
እሺ እሺ። ነገ ላኩ።
ይቅርታ በጣም ነገ እንልክልዎታለን።
እሺ እሺ እሺ።
መልካም